Hello ይሰማዎታል?
አይሰማም።
ከዋሽንግተን ነው የምደውልልዎት። አሁን ደውለውልኝ።
ገብቶኛል ገብቶኛል።
እሺ እ አሁን እዚህ ሩዋንዳ branch አሁን የሉም። ነገር ግን እሺ።
የቡልቡላ branch ስልክ ልስጦትና ያናግሯቸው ከፈለጉ።
ቡልቡላ bra- ቡልቡላ branch ላናገር።
አዎ ቡልቡላ branch ነው ያሉን አሁን የልጆችና የ- የእናቶች
ዛሬ
አዎ ዛሬ አለ እያልኩት ነው። ስልክ ልስጦት ወይስ ይርቆታል?
እሺ፣ ስልክ ስጡኝ። እሺ፣ ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ዜሮ ዘጠኝ ትንሽ ጫጭታ አለ ጉልባ አይሰማም።
ሰማንያ ስምንት
ሰማንያ
ዘጠና ስምንት
ሰማንያ እሺ፣ ሰማ- ሰማንያ ስድስት ሰማንያ ስድስት ሰምተውኛል?